ይስጥልኝ።
ጤና ይስጥልኝ።
እግዚአብሔር ይመስገን። ሌላ hello፣ ይሰማል?
ይ- ይሰማኛል አይሰማም?
አዎ ይሰማል። አዎ
እሺ ከ Donkey Tube Donkey Tube ላይ እንደደወሉት ምን ልርዳዎት?
አዎ። አይ አይደለም፣ አሁን ላይ YouTube ላይ ፕሮግራማችን እያየው ነበርና እህ- እህ- ታሪኬን ለማጋራት ፈልጌ ነበር።
እህ- እህ። የአንድ ሰው ህይወት ላይ ማለት ነው።
አዎ የራሴ የራሴ
እህ- እህ። እሺ ስምሽን ማን ልበል?
ስሜ ረዴት ይባላል።
ረዴት አዎ
ረዴት ማን?
ረዴት ተክለ ማለት
እሺ ስልክ ቁጥር ዜሮ ዘጠኝ ሰላሳ ስድስት እህ ሰላሳ ስድስት ስልሳ አራት ስልሳ አራት
አራት ዜሮ ዘጠኝ ዜሮ አራት
እሺ መዝግቤሻለሁ፣ እንደውላለን።
እሺ ነው። አመሰግናለሁ።
እሺ